હેલો
હેલો
સલામ બેન Tele Win Lata.
ገብቶኝ ነበረ እንደዛ አርግራት ምናምን
ይሄ ቴሌቪዥን ጌም አገልግሎት ነው። ጌሞችን ሲጫወቱ ሽልማቶች አላቸው።
እና ልኬ ነበረ አልደረሰ
ምን አለ
ልኬ ነበረ ሪቸት
ትንሿ ናት በኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ አዎ።
ቁጥር ሶስት ቁጥር ላይ ለመጮት የሚላለ ሰባት ቁጥር ላይ ቋንቋ ይምረጡ አማርኛና እንግሊዝኛ አለ። መርጠው ጌሞችን መጫወት ይችላሉ። ድሉን ይሞክሩና ጥያቄና መልስ አለ። አዎ ጌሙን አይተውት ግልጽ ያልሆነ ነገር ካለ ያሳውቁ። መልካም እድል